አረ ባሏ ባሏ የበፊቱ ባሏን እስቲ ግለጥልኝ ምን ይሆን አምሏ? ይሄ ኑሮ ነው ወይ የኑሮ ኩሌታ? ከፍ በይ ዝቅ በይ እያሉ መኝታ ደማሙ ደማሙ ደማሙ ደማሙ ደማሙ ደማሙ ደማሙ ደማሙ ዓለም እንደምነች ዓለም ገና ነች እየሄድ እየሄድና እላለሁ ረፉ እየሄድ እየሄድና እላለሁ ረፉ የጥርስሽ ንቅሳት እየታየን ዘርፎ የጥርስሽ ንቅሳት እየታየን ዘርፎ ደማሙ ደማሙ ደማሙ ደማሙ ደማሙ ደማሙ ደማሙ ደማሙ